ሄሎ ሄሎ ጤና ይስጥልን።
ሰላም እንዴት አመሻችሁ?
አለን እግዚአብሔር ይመስገን።
ምን game ኡ አልገባ አልከፍትም አልኩ ሙሉ ለሙሉ።
ም- አዎ ትንሽ system ኡ እያስቸገረ ነው፣ እየተስተካከለ ነው። እሺ ይቅርታ።
እሺ ከ- አሁን ለምሳሌ ከ game ኡ ወደ account እንትን ከ game ኡ አዎ አዎ account ኡ ወደ ትንሽ- game ለማስገባት አዎ
እንትን እንደዛም አዎ ሁሉም እያስቸገራል። withdraw ም deposit ም ትንሽ ታገሰ።
አዎ withdraw withdraw እንትን withdraw ማለት deposit ኡ ማስገባት ወደ game ኡ።
አዎ አዎ እያስቸገረ ነው፣ እየተስተካከለ ነው። እሺ እሺ ትንሽ እንጠብቅ።
አዎ ትንሽ ጠብቅ።
እሺ እሺ።
እሺ